ሄሎ ሄሎ
አቤት akkamitu
akkamiርቶ nagaa naannoo daawwaltanii ture tajaajila televezyiinii faana kan wal qabatu
Uu, ኦሮምኛፍ መቀረሻ ጀግ ነው Eh, eh?
አ
ኦሮምኛ ትንሽ ያስቸግራል።
አ ኦሮምኛ አላውቅም እኔ
እሺ ምን ነበረ ተለ- በ- በተለዊን ጋር በተያዘው
በቴሌዋን አዎ ተለዊን ተመዝገባ በቴሌቪዥን ተመዝገባ- ኦሮምኛ አጠና ነበርኩና ተም- አ፣ ተመዝገባችኋል ነበር?
ተመዝግቤ ነበርኩ እሺ
አሁን አስራ አምስት ብር የአየር የቲኬቱን ቆርቻለሁ እና ሂሳቡን ሞልቼ ተወዳዳሪ ለመሆን ፈልጌ ነበር
okay እንዴት ለመጫወት የሚለው ነው ወይስ እ, እንዴት ነው?
ለማ ሽልማት ምለው ሽልማቱን
አ መልሰሃል? ያ ጥያቄውን የተጠየቀውን ጥያቄ መልሰሃል?
ጥያቄው አልመጣልኝም አ፣ እና አንተ የትኛው ሞባይል ነው? ያ- smart ሞ- ስማርትፎን ነው ትንሹን ነው ሞባይል የሚጠቀሙት?
የምጠቀመው ትንሹ ነው ትንሹ ከሆነ ማለት ነው
ትንሹ ዳንጎቴ አ፣ ዳንጎቴ ትንሹ ከሆነ ማለት ነው አ በ- እ፣ ኮከብ ትላክ ኮከብ ሰማና እ፣ ዘጠኝ ሰማንያ አምስት መሰላል ብሎ
አዎ ኮከብ ዘጠኝ ሰማንያ አምስት መሰላል አ፣ ok ታደርጋለህ ማለት ነው።
አ
ok ከ- ካልክ በኋላ ራሱ ይመጣል እ፣ message ይመጣል።
አ በሱ በኩል መጫወት ትችላለህ ማለት ነው። ጨዋታ ከሸነፍክ በኋላ እድል ያ- እድል እንደ አጋጣሚ እድል ከተገኘው
አ ወደ ወዲያውኑ አንተ ስልክ ላይ ይደውልልዎታል ማለት ነው።
እሺ እሺ እሺ እሺ